hello ሰላም ጤና ይስጥልኝ
ሄሎ
ሄሎ አይሰማም
ይሰማል።
አቤት ምን እርዳዎት
sister ትናንት ሌላ ስልክ ነው ብሮ transfer ያደርጋል
እ? withdraw
ቤስት ቤት
ከቤስት ቤት withdraw ነው withdraw ያደርጋል።
እሺ ወደ ምን ባንክ ነው withdraw ያደረጉት ሌላ በቴሌብር
ወደ ቴሌብር አዎ፣ እሺ የቴሌብር ስልክ ቁጥር እስኪ ስጡ የቴሌብር ስልክ አዎ ስልክ ይንገሩኝ
ዜሮ ሀያ አራት
ዜሮ ዘጠኝ ሀያ አራት አርባ አምስት አርባ አምስት
ሀምሳ ሰባት
ሀምሳ ሰባት
አርባ ስምንት
አርባ ስምንት
እሱ ነው transfer ያደርጋል። ከሌላ ስልክ ነው ሌላ ስልክ ይሄ ስልክ ብሩ ገና አይገባም።
እሺ ከቤስት ቤት ነው አይደል ያሉት
አዎ
እሺ ከቤስት ቤት ወደኛ ስላልመጣም ምንም አይነት withdraw እነሱ ጋር ይደውሉላቸውና እሺ እንትን approve ያድርጉልኝ ይበሏቸው። እሺ
እሺ sister check አድርጎ ከዘጠኝ ሰዓት ትናንት ነው ከዘጠኝ ሰዓት አርባ ስድስት ደቂቃ ምናምን ነው።
አዎ እና ከእነሱ ወደኛ ስላልመጣ ይደውሉላቸው ቤስት ቤቶች ጋር
እሱ ጋር
ስልክ ልስጦት አዎ
ሰማንያ ስምንት ዜሮ አራት ይደውላል።
አዎ ሰማንያ ስምንት ዜሮ አራት ላይ ደውሉላቸውና ቤስት ቤቶች ጋር ወደ እሺ።
ቻፕ በጣም withdraw ይበሏቸው።
እሺ sister አመሰግናለሁ።
እሺ መልካም ቀን።
እሺ sister